ሄሎ ጤና ይስጥልን። ሄሎ አቤት አቤት፣ ሰላም ነው ሰላም፣ እንዴት ነህ?
አለን አለን። እንትን ማታ በዚህ ስልክ ማለት ነው ውድድር ያደረኩት ነበረ እሺ፣ አንድ አራ- አ- አራት ሺ እና ሁለት ሺ ጨካዜ።
እሺ፣ አንዴ ጠብቀኝ።
እሺ እ? እ? አፍሪካ ቢሮ ነው ያለው